Hello ጤና ይስጥልኝ። አሁን ይሰማል?
ይሰማል? አሁን?
አዎ።
Okay። ለዛሬ ነበረ training ኡ schedule የተደረገው የ- training ኡ?
ማለት ነው። አዎ Okay። የት ነው እንደሚሰጠው?
ኦንላይን ነው training ኡ።
Okay okay።
እና ዛሬ ማድረግ ትችላላችሁ። ዛሬ አስር ሰዓት ላይ አስር ሰዓት ላይ እ ላናግራቸውና ባለሙያዎቹ ል- መልሼ ልደውልልህ?
ይቻላል።
ወደዚህ ነው የምደውለው?
አዎ
እሺ አመሰግናለሁ።